ሄሎ
ሄሎ
ነው ነው ሚነሽ
ሰርቷል። ያው በቃ ሰርቷል እኮ እኔም ደነገጥኩ። ለአስራ ሰባት ሚታይ
የሁሉም ሰርቷል።
ገላገል ነው አዲስ አደረኩት። አዎ፣ የሆነ ነገር credential ማን ነው የሆነ link from header ኡ ላይ እንደዚህ መሆን ነበረበት አለኝ። ማን ነው የሆነ ሰውዬ ደውሎ ዳንኤላ አ፣
እና ዳንኤላ እም፣ እም።
ዳንኤል አለ። አይ ዳኒማ አውቀዋለሁ። ኧረ ሌላ እሺ፣ ዘላለም መሰለኝ ዘላለም ተስፋ ይላል okay okay።
እና ቀየርኩት እንትን አለኝ።
ስለዚህ ይሄ ደግሞ fake fake ነው በቃ SIP fake እየሆነ ነው
issue ምን ምን ነበር issue ነው አሁን?
የምንልከው እኛ ከኛ side call initiate ለማድረግ የምንልከው header እንትኖች አሉ information ኦች ማለት ነው።
እሺ እና originate ያደረገው ከኛ server ነው ብለን ነው የምንልከው እኛ ከኛ እሺ።
ኢትዮጵያ ማለት ነው። ግን እሺ።
IMS dot ኢትዮ ቴሌኮም dot com መሆን አለበት እሱ አለኝ።
okay
ሳረገው ሰራ okay fake ነው completely ያው ግን ሰርቷ።
okay። ምን ምን እንትን አይኖረውም አይደለ? issue ይኖርበት አይኖረውም?
አይ አይኖረውም። ግን ያው የ- የ SIP in general አብዛኞቹ parameter ኦች fake ናቸው። fake እያረካቸው ነው የሚሰራው።
አዎ፣ okay።
protocol ኡ ራሱ እንደዛ ነው እንትን የሚለው አዎ፣ okay። ስለዚህ በቃ የማድንም እንደዛ አድርጌዋ በቃ ያው የማድን ሁሉንም አድርገዋል።
በጣም ጥሩ። አይ ሁሉንም አይ፣ በቃ ተደርጓል። check አደርጋቸው የሁሉን እሺ፣ እና እሺ፣ የእንትን ነው።
አዚዛ አለች እንዴ?
አዚዛ አለች። አዎ።
የቀበናን ሾ- እንትን ሆ- እንትን አልቋል ወይ በላት። አሁን ስላለቀ እሱ incoming ም outgoing ም ሰርቷል። የእሷም ሁለት አንድ ሰባት ሁለት አስራ ሰባት ስለሚወጣ ማለት ነው።
አዎ እና እንትን ጠይቅልኝ hunting መሰራቱን short code እሺ፣ እሺ፣ እሺ።
እሺ በቃ እና join አሁን ያደርጉና የሰራችሁ ሞክሩ።
ነው?
እ- እ- እሱ join- ታደርሱና- አብሬ ታደርሱልኝ? አዎ።
እያስደረግኳቸው ነው። ሲጨርሱ እሺ፣ እንትን እሺ፣ እሺ።